Hello.
ይሰማታል?
ሄሎ
ይሰማኛል። ደመኛችን ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን። ይኸውልሽማ ከቴሌ ብር ማለት ነው እሺ፣
ባሪፍ ወደ ን- ንኑ ነው ማን ነበር ኒኒ ብለውን እንትን ድርጅት ላይ ያስገብቶት ማለት ነው አየር ላይ ያስቀራበት። ስለዛ ባሪፍ እና በቴሌ ብር ማለት ነው የምቀረው ወይ ወደ ኒኒና አሪፍ ላይ ነው የምቀረው ብሩ ማለት ነው። አየር ላይ ነው ቀረው አንድ ሺ አምስት መቶ ብር ከዚህ በፊት እኛ ጋር አምልክቶ ነበር። ደመኛችን እየተጫወተ ነበር። ቅድም ውስጥ ድሮ አድርጎበት ማለት ነው
የተቋረጠ ነው ወይ?
እየተቋረጠ አይደለም። አሁን እኮ ነው ቅርብ ጊዜ ሄሎ ሄሎ፣ አይሰማም ሄሎ